ሄሎ
ሰላም ጤና ይስጥልኝ።
ሽልማቱን እሺ፣ አላሸነፉም?
ሄሎ
ይሰማል ይሰማል።
እኮ game ኦችን እየተጫወቱ ነው።
አዎ
ምን የሚል message ደርሶት ነው?
አምስት ሺህ ምናምን ሚል የሚሰጥ ደርሶኝ እኮ ጌሞች ሚሴጅ ነው አይገባሉት። ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ይሄን ያክል ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ይሸለማሉ የሚል ነው የገባሉት። እርሱ ጌሞች ይጫወቱና ይሸለማሉ እንደ ድሎት
ዛሬው ቀን ይደረኛል ግን ደረሰኝ
እንደ ድሎት ነው። ጌሞቹን እየተጫወቱ ነው።
አዎ ጌሙንማ ጨዋታ ሽልማት ሚለውን እየነካካኝ እየተጫወተ ነው።
አቤት
ሽልማት ሚል ነገር አለ።